ሄሎ
ሄሎ ጤና ይስጥልኝ ቤስት
ሄሎ አቤት አቤት ሰላም ነው?
ሰላም ነው?
እግዚአብሔር ይመስገን እንዴት ነህ?
እንዴት ናቸው? እዚህ ቤት ቤት እዚህ ብር ሁለት ሁለት እ
አንድ ሺ አንድ ሺ ሁለት መቶ እሺ አንድ ሺህ ሁለት መቶ አዎ እ withdraw ነው deposit ነው?
አዎ እዚህ እ ቤት ቤት ዊዝድሮ ነው ቴል- deposit ነው?
ቴሌ ብር እዚህ ቤት በስ ቀይራ ደውላቸው መቼ ነው
አዎ
መቼ ነው መቼ ነው withdraw ነው deposit አድርገህ ነው? አስረዳኝ እስኪ
ያ
አንድ ሺህ ሁለት መቶ ምንድን ነው withdraw ነው deposit አድርገህ ነው?
ቤት ቤት ቤት ቤት ወደ ቤስት ቤት ልከህ
የአንድ ሺ ሁለት መቶ ቤት ቤት ላልኩ አይ የሌብሩ አይገባው አይገባም
አሀ እሺ ቤስት ቤት ቁጥርህን ንገረኝ ስልክ ቁጥር አይወ ዜሮ ዘጠኝ አስራ ዜሮ አምስት ዘጠኝ አስራ አምስት ሰላሳ ሰላሳ ዘጠኝ ሰላሳ ዘጠኝ
ሰባ ሶስት ሰባትን ይወስዳል ምናምን እህ እ ሰባ ሶስት ነው አስራ አምስት ሰላሳ ዘጠኝ ሰባ ሶስት ነው
አስራ አምስት ሰላሳ ሰላሳ ዘጠኝ
እሺ
ሰባ ሶስት መቼ ነበረ
ወይ መቼ ወይ ሶስት ፊት ነው አሁን ሶስት ሶስት ጊዜ
ስንት ቀኑ ነው ስንት ቀኑ ነው ስንት ቀን አይ ሰባት ቀን ምን እንደዛ ነው ምናምን አሀ ሰባት ቀን ይሆነዋል አይ እንደዛ ነው ፊት ነው ቆይቷል እሺ ጠብቀኛ እንዴ
አይ ስታይ
ሄሎ
ሄሎ ለሳንቲሞች ደውለሃል እንዴ
ምን ነው ለሳንቲም ፒዎች ደውለሃል ሳንቲም ፒዎች approve ስላላደረጉት ነው
ምኑ
እ ሳንቲም በሳንቲም ፒ አይደለ አስ- አንድ ሺህ ሁለት መቶ ብር withdraw ያደረግከው ስልክ ልስጥና ደውለ ጠይቃቸው እሺ እኔም እ፣ እጠይቅልሃለሁ
ማን ስልክ የሌላ ስልክ ነው የሳንቲም- አዎ ሳንቲም ይብ- ሳንቲም የሚባል እንትን አለ በሳንቲም ፔ ነው ትራንዛክሽኑ
ስንት ነው ስልኩ ስንት ነው ዜሮ ዘጠኝ
ዜሮ ዘጠኝ ሰባ
ይቆጣ ይቆረው ለመርካ ዜሮ ዘጠኝ ሰባ አርባ ሰባት
ያንቆረ ዜሮ ዘጠኝ አይ አይ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አርባ ሰባት አሁንም አርባ ሰባት
አርባ ሰባት አርባ መጨረሻ ሰባት አስራ ስድስት መጨረሻ አስራ ስድስት
አስራ ስድስት short code ዱ ደግሞ ዘጠና ሶስት ስልሳ ነው እሺ
አይ እኛ አይቀበሉም ይደውልልኛል approve አልተደረገልኝም approve አድርጉልኝ በላቸው ሄሎ አይ ሲስታ እሺ አፕሩቭ አድርጉልኝ በላቸው እሺ እኔም አሳውቅልሃለሁ
አይ የደውልኩ አይደው አቀብ ምናምን ያንተ ጋር ይደውል እህ እ፣
አይ ሲስታ ወንድ ልጅ እሺ እሺ
አይ ቻው
እዛ አብይ